hello hello፣ ጤና ይስጥልን።
አዎ ይስጥልን ደህና ደህና
ዘሚካኤል እባላለሁ የቪዛ ደንበኛ ነበር እሺ፣ ደንበኛችን ምን ልረዳው?
ቢራ እንሰጥሃለን ብለውኝ ትናንት መስመሬ ነበር ሳይ- ሳይሰጡ ቀሩ ዛሬ አውጣ እና እዚህ መጣሁኝ ይሰጥሃለሁ አለኝ እና ሳጥን አወጣሁኝ ሳይሰጠኝ ቀረ ዛሬ
ዛሬም አውጣ ብለው አላመጡልህም።
አዎ ትናንትና መስመሬ ነበር አውጣሉኝ አወጣሁኝ ሳይመጡ ሊቀሩ በወዛደር አሸትኜ አስገባሁኝ ዛሬም በጠዋቱ መጣና አውጣ አለኝ አወጣሁኝ እ ካወጣሁ በኋላ ጭራሽ ስልክም አይ- እንትን አያ- አ- አያነሳልኝምም ዝም ብሎ እንዳለ ሳጥኑ ደጅ ላይ ቁጭ ብሎ ወዛደር ያወጣው ሳጥን ቁጭ ብሎ ተቀምጫለሁ
እሺ፣ ደንበኛችን አሁን ደውሎ ነበር አይደለ?
አሁን ደውዬ ነበር አዎ አዎ፣ ቅሬታዎትን አስተላልፈልሎታል እኛ ወደሚመለከተው አካል ማለት ነው። እና እነሱ አይተው በአፋጣኝ ምላሽ እንዲሰጡት ይደረጋል። ምናልባት ሌላ ቅሬታ ካሉት ግን ልመዝግብልህ።
በጣም እሺ እኛ ልጠብቃ ትንሽ ልጠብቅና ልደውል አዎ ዛሬ እ፣ ምናልባት አሁን ሰዓትም ስለሄደ ምናልባት ዛሬ ሊሰጣሉ ይችላል። ግን እኛ ወደሚመለከቱ አካል ቅሬታዎትን አስተላልፈንልዎታል። ይሰማል።
አዎ ይሰማኛል አዎ፣ እኛ አስተላልፈንልዎታል። እሰ- እነሱ በአፋጣኝ ምላሽ እንዲሰጡት ይደረጋል። ደንበኛችን ያለውን አመሰግናለን። አገልግሎት ያለው ሰዎች ከመሸጡ በኋላ ያስቀምጡ።